ጤና ይስጥልኝ ከሴ በራ መርጃ ማዕከል ወለዶ።
ሄሎ፣ ሄሎ ጤና ይስጥልኝ።
የኬንያ ኤርዌይስ ትኬት ማወቅ እችላለሁ ዋጋ?
ይቻላል። ከየት ወዴት ነው የፈለጉት?
ከዚህ ወደ ኬንያ ማለት ነው፣ ናይሮቢ ከኢትዮጵያ ወደ ናይሮቢ።
ናይሮቢ።
ደርሶ መልስ ነው የሚፈልጉት? መሄጃ ብቻ ነው።
አዎ፣ ደርሶ መልስ እሺ፣ ቀኑን ይነግሩኛል? መሄጃዎትን
እ?
መሄጃ ቀን
ነገ ነገ አራት ሰዓት ላይ ነው የፈለኩትኝ።
ነገ።
አራት ሰዓት አዎ፣ ከዛ እሺ፣ መመለሻው ልመሳል
ከ- ከሳምንት በኋላ ከሳምንት በኋላ አዎ፣ እ፣ ነገ ሳምንት ማለት ነው።
አዎ።
እሺ፣ አንድ ደቂቃ ዝቅተኛው በረራ በኢትዮጵያን ኤርላይንስ ነው ያለ
እ፣
ቀጥታ በረራ ነው ሁለት ሰዓት ከሀያ አምስት እሱ ሰባ ዘጠኝ ሺ ሁለት መቶ አስር ብር ነው። በኬንያ ኤርዌይስ ደግሞ ከሱ ቀጥሎ ያለው ዋጋ ነው ሰማንያ ስምንት ሺ አምስት መቶ አስራ ስምንት ብር።
እሺ፣ አመሰግናለሁ።